አንቺ hello hello ውብዬ፣ አቤት።
እንዴት ነሽ? የት ነሽ? ቢሮ ቢሮ ነኝ።
ይኸውልሽ፣ ብቻሽ ነሽ
ኢሳያስ ጓደኛሽ ነው ያለ ነው እንዴ?
አ ምን ነው አይ የቅድሙ ብታይ እሱ እ ንገሪ እ ስም አታውሪ።
ኢሳያስ ማ- ማስጠንቀቂያ እኮ ጻፈልኝ።
እ ማስጠንቀቂያ እንደዚህ ይደረጋል እንዴ?
ለአንቺ እ ማን ነው የጻፈልሽ?
ይሄ
እ ተጣላችሁ?
አዎ፣
ለምን?
ተጣልቼው እኮ አይደለሁም እየተነ እሺ የተናገርሽው የጠየቅሽው አዎ።
እሺ ስለዚህ እንግዳ ፊት ረበሸች ብሎ እኔ ግን ረብሼ አይደለሁም ልሂድ ወይ ነው ያልኩት። በዛው እሱም አትቺ ምናምን ሲለኝ እችላለሁ ለመብቴ እከራከራለሁ ነው ያልኩት።
እሺ
አሁን ምን ነው ታዲያ ለእሱ አታቀርብም? ይሄ ለእኔ አይገባም ብለሽ ለማ ለተሼ ተሼ የለም ወጥቷል።
በቃ ይመጣል። ምን ችግር አለው? እህ ነ- ነገ ነው የሚመጣው።
ይቻ- ይቻላል። ምን ችግር የለው።
አዎ
አጽፊና እ አጽፊና አዎ በደብዳቤ እሺ ይሄ ይሄ ይሄ በዚህ ቀን የተሰጠኝ አግባብ አይደለም፣ አዎ አይመለከተኝም፣ አዎ ያጠፋሁትም ጥፋት ስለሌለኝ ይሄ መስለኝ- ይነሳልኝ ነው የምትይው።
በአፍስ
በአፍም ይቻላል፣ ግን በደብዳቤ አድርጊው አንቺ።
ማን ይጽፍልኛል ታዲያ?
እን- እንትን አለ ማን ነው እሱ?
ማ ዱሬሳ አለ።
አለ በቃ ለሱ ነገር በቃ ጥሩ እሺ።
እሺ። አይ እሺ።
እ፣ እንደዚህ እንትን ምስጥራሉና ነገር እሺ እሺ በአፍ አታውሪ አንቺ። ዝም እሺ እሺ